ሰላም ጤና ይስጥልኝ። ቤተ ኢትዮጵያ ሳንቲና የባኮት ምልክ ነው።
እዚህ ትል ድምዱ ነበር እናት ማሽን ተበላሽቶብኝ
እሺ፣ የምን ማሽን ነበር የተበላሸቦት?
የድራት ማሽን ነው አያቀዘቅዝም።
እሺ፣ ቢጂ አይዲዮትን ይንገሩኝ፣ ደንበኛችን ወይም ደግሞ ቲን ነንበሮትን።
ቲን ነምበር ሁለት ዜሮ እስኪ ደስ ሁለት ዜሮ
እሺ፣
ሀምሳ ሰባት እሺ፣
አይደል ሁለት ዜሮ ሀምሳ ሰባት
እሺ፣ ሁለት ዜሮ ሀምሳ ሰባት ቆይ አንድ ይቀርታል እሺ
አርባ ሰባት አይደለም አንተ አርባ ሰባት ትላለህ